ሄሎ ጤና ይስጥልኝ ችፕችፕ
ሰላም ነው አባ ሰላም
ይመስገን እ ባለፈው ማንጎ አዝዤ እሺ
አቮካዶ አምጥታችሁልኝ መልሼ ነበር ግን ከትላ- ትላንትናም አልመጣም ዛሬም አልመጣም ትላንት ወዲያ ነበረ ሀዊ ማንጎ?
በሚል
ማንጎ አዎ እኔ ማንጎ አዝዤ አቮካዶ መጥቶልኝ መለስኩኝ okay ማንጎ አልተላከሎትም
አዎ እስካሁን ማንጎዬ አልመጣም በጣም እና ይቅርታ ደግሞ ስልክ የ group ይገርመኝ።
ሰዎች እንትን እያሉኝ ነው ዜሮ በጣም ዘጠኝ አስር አስር
ሰላሳ አራት ሰላሳ አራት ሀምሳ ሰባት ሀምሳ ሰባት ሰባ ስምንት ሰባ ስምንት ትናንትና ደውለው አሳውቀውን ነበር እዚህ እ፣ ደውለውልን ነበር አይ ያ- ያመጣልኝ ልጅ ጋር ደውዬ ነበር ግን ነግሬልሻለሁ ነገ አለኝ። ትላንትና ከትላንት ወዲያ ነበር የመለስኩት ኮዱ ምናምን ስለወሰደ normally okay።
ከ order ላይ ያው እንደወሰድኩት ነው።
በጣም ይቅርታ ችግር የለውም አሁን እሱ ያው driver ኡ ምንም ማድረግ ስለማይችል ከዚህ በኋላ እንደዚህ አይነት ነገር ሲፈጠር ወደኛ ይደውሉልን
እሺ ያሳውቃለሁ ስላለኝ ነው እንጂ እኮ እኔ ሊደውሎ ብዬው ነበር። እሺ አዎ። አይ ችግር ታዋቂ የለውም። እሺ አዎ፣ ወደኛ ይደውሉልንና አሁን እኔ እኛው ማንጎን ያስልክሎታለሁ ነገ መረከብ ይችላሉ
አዎ ችግር የለውም።
እሺ location ኣችሁ ጀሞ ነኝ ጀሞ ጀሞ አንድ
አዎ እስከ ዘጠኝ ሰዓት ከሆነ ሴ- እንትን ጋር shop ጋር አለው ቴሌ shop ጋር okay እሺ
አዎ፣ እዛ በቃ ነበር እዛ ያመጣኝ።
አስገባሎታለሁ ነገ ይመጣሎታል
እሺ እሺ እሺ እሺ መልካም ቀን እሺ